ሄሎ ሄሎ፣
አቤት።
ጤና ይስጥልኝ።
እግዚአብሔር ይመስገን።
ከመቶ ሰላሳ ነበር መደወል።
አቤት አቤት።
ከኢትዮ መቶ ሰላሳ
እሺ እሺ።
መልእክት አልገባሎትም።
መልእክት የሆነ መልእክት ገብቶልኝ
እሺ፣ ምን የሚል ነው የገባሉት? ሄሎ፣ ወጥ ጥያቄ አቤት አይሰማም።
ምን የሚል መልእክት ነው የገባሉት?
መቶ ሰላሳ ኢትዮ ቴሌኮም ላይ የሚጫወተው ጥያቄና መልስ ነበረ እሺ፣
እና ሀያ ሺህ ብር ደርሶሃል፣ እንዴት እንደምታወጣው መልእክት እንልክልሃለን የሚል text ደርሶኛል።
አዎ፣ ዕለታዊ የኢትዮ መቶ ሰላሳ አሸናፊ ናት።
okay እሺ፣ እንዴት ነው ብሩ መውጣት የሚችለው?
እሺ፣ መጀመሪያ ስሞትን ልጠይቆት። ምን ማን ልበል? ስሞት
ሄሎ አቤት። ሄሎ
ሰላም ሄሎ
ሄሎ
ሄሎ ሄሎ። ይቅርታ ድምፆት በጣም ርቋል፣ እየቆራረጠ እየሰማሁት አይደለም። የኔ የሚሰማሁት ከሆነ ማለት ነው። ሄሎ